ሄሎ ሄሎ ልየት አካባቢ አልሽኝ?
መተማመን ማይክሮ ፋይናንስ የሚገኘው አዎ።
ቦሌ ብራስ
ይ- ቦሌ ነው።
ቦሌ ብራስ ጀርባ ኖት እ።
ማደያው አጠገብ ይገኛሉ።
ኖክ ማደያ ቤተ ስልክ ስንት ነው?
ይጠብቁኝ። ስልክ ካላቸው እንዴት ነው?
እሺ
ይቅርታ አባት የላቸውም እነሱ ቦታ የት ነው አልሽኝ?
የቦታ ይግዳሉ?
location ብቻ ነው። ቦሌ ብራስ ሆስፒታል ጀርባ ኖክ ማደያው አጠገብ ቦሌ branch ቦሌ ብራስ ሆስፒታል ቦሌ ብራስ
ቦሌ ብራስ የሚባል አለ።
አ ቦሌ ብራስ የሚባል ሆስፒታል አለ።
ወደ ቦሌ ነው።
አዎ ቦሌ ብራስ
አዎ ከሱ ሆስ- ጀርባ ኖክ ማደያው አጠገብ ይገኛሉ።
እሺ፣ አመሰግናለሁ።